ሄሎ ጤና ይስጥልኝ። ሰላም ነው? ከሳፊ ባጃጅ ነበር የምደውልልህ። እ፣ ተደውሎ ነበርና ለዛ ነው መልሼ የደወልኩልህ።
ሞክሬ ነበረ ባጃጅ ኦንላይን አይቻቸው አዎ፣ ሳፊ በኤሌክትሪካል ባጃጅ። አዎ፣ ልክ ነህ ካሉ ኤሌክትሪክ የኤሌክትሪክ ባጃጆችን አይቼ የሞክሩ ለመንገድ ፈልጌ ነበር እና ስንትቸው ምን ያክልስ ነው ቻርጅ ተደርጎ መንዳት የሚችሉ የሚለውን ነገር አንዳንድ